Hello አቤት Hello.
አቤት ይሰማል ስሙ ይሰ- ይሰማል።
አዎ ይሰማኛል። አዎ ይሰማኛል።
መረጃሽን ያገኘነው ከተማረሽው ዩኒቨርሲቲ ነው እና እ፣ ወዳ Vehicle ማኒፋክቸሪንግ PLC በ junior accountant እ፣ ክፍት የስራ ቦታ ስላለው እ፣ ሰኞ ዕለት ፈተና አላችሁ። ይመችሻል?
okay የት አልከኝ?
እ፣ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት።
okay እሺ እሺ ይመቸኛል።
እሺ እሺ። ስለዚህ ጠዋት ሁለት ሰዓት ላይ ነው። እሺ
ሁለት ሰዓት እሺ አዎ፣ እሺ እሺ እሺ እሺ አመሰግናለሁ።
እሺ